አላስታውሰውም። በቀደም ማታ እኮ ነው ሳሚ ኦምናዬ night ሳለሁ የተጀመረ ቀን ማለት ነው። ኧረ አላስታውስም፣ ማርያምን አላስታውስም እኮ ትናንትና ወዲያ ማታ night ሳለሁ hello እንትን ተሾመ ቆይ ከትዝ ካለኝ እነግርሃለሁ። ምና Hello ወይ እንትን hello ወይ ወይ አይሰማም አይሰማም። customer ካንሳልሽ ደውል እየሄድኩኝ ነው customer ጋር
እሺ ምንድን ነው ያደረኩት?